ሄሎ ጤና ይስጥልኝ ቴሌቪ
ጤና ይስጥልኝ።
አለን ምን እርዳት?
አ በዚህ ስልክ ማለት የእንትን ሎተሪ መውጫ እንዴት ነው እሱ?
የቴሌቪዥን game ነው። game ኦችን ሲጫወቱ ሽልማቶች አላቸው።
እሺ
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውለው አንድ ኮከብ ዘጠኝ ሰማንያ አምስት መሰላል ደውለው ሶስት ቁጥር ላይ ለመጫወት የሚላለን
አይደለ?
ሰባ ቁጥር ላይ ቋንቋ ይምረጡ። እድሎትን ሲሞክሩ ላፕቶፕ ስልክ አምስት ሺህ ብር ከአምስት እስከ አምስት መቶ ብር ካርድ ያገኛሉ።
በአምስት ብር ነው የምንጫወተው።
game ኦችን መጫወት ነው። እርሶ እድሎትን ይሞክሩ።
እሺ
መልካም እሺ፣ አመሰግናለሁ።